ሳይረዳኝ አንቺን መናፍቄ ደህና አድርጎ ጎዳኝ። መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፍቄ ደህና አድርጎ ጎዳኝ። አሃሃ ኦሆሆ ላላላላላ ላላላላላላላላ የፊትሽ ፈገግታ የፊትሽ ፈገግታ እንደ ጥንቱ መስሎኝ ስፈልግሽ ብውል ናፍቆት አብሰልስሎኝ ስፈልግሽ ብውል ናፍቆት አብሰልስሎኝ ሆኜ ቀረሁ እንጂ ሆኜ ቀረሁ እንጂ ልቤን አስገማች እንደኔ አፈላለግ መች ተገኘሽ አንቺ እንደኔ አፈላለግ መች ተገኘሽ አንቺ መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፍቄ ደህና አድርጎ ጎዳኝ መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፍቄ ደህና አድርጎ ጎዳኝ አሃሃ ኦሆሆ ላላላላላ ላላላላላላላላ ኧረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነ ስንመካከር ከቶ እነማን ሰሙ ስንነጋገር ከቶነ ማን ስሙ ስንነጋገር ጥንትኒ ናንቺነን የፍቅር ጀግኖቹ እነማን ነበሩ? ፊት ከዘመኖቹ ፊት ከዘመኖቹ ምንስ ግልጽ ቢሆን ጊዜና ዘመኑ ፍቅራችን ተጋልጦ ምነው መመንመኑ ፍቅራችን ተጋልጦ ምነው መመንመኑ ኧረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ከኔና አንቺ በቀር እነማን ነበሩ? ዛፍ ጥላ ስር ሆነን ስንመካከር ከቶ እነማን ሰሙ ስንነጋገር ከቶ እነማን ሰሙ ስንነጋገር ተረስቶሽ እንደሆን ላጫውትሽ አንድ ጊዜ እነማን ነበሩ እስኪ በዚያን ጊዜ እስኪ በዚያን ጊዜ ዓለም ሳይሰለጥንም ጊዜው ሳይሻሻል የሰራነው ሁሉ እንዴት ይረሳሻል የሰራነው ሁሉ እንዴት ይረሳሻል ኧረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ ከኔና አንቺ በቀር እነማን ነበሩ ዛፍ ጥላ ስር ሆነን ስንመካከርም ከቶ እነማን ሰሙ ስንነጋገርም ከቶ እነማን ሰሙ ስንነጋገርም ከቶ እነማን ሰሙ ስንነጋገርም ከቶ እነማን ማንሰሙ